ፋታውን አላመጣልኝም አልተቀበልኩም አለኝ። አዎ ሌላውን ሌላውን እኔ አዎ እንትን ይሄ ምንድን ነው የሚባለው አቮካዶ እና ቲማቲም ሰል- ሰ- ስልክ ቁጥራችሁ hello hello፣ ጤና ይስጥልኝ።
ጤና ይስጥልኝ።
ከችፕችፕ ነበር የምንደውልዎት እሺ
እ ስለ service ኣችን ያሉትን አስተያየት ለመቀበል ነበር የደወልነው።
okay፣ አሁን ቅር ያሉት ነገር ካለ ቢስተካከል ብለው የሚነግሩን ነገር ካለ አጠቃላይ ጠፋብኝ። ቅር የሚለን ነገር የለም። እኛ ተመችቶናል።
እሺ
ጥሩ ነው።
እሺ እ ቢጨመር ብለው የሚነግሩን ነገር አለ platform ኡ ላይ ካዩት ውጪ?
እ አይ የሚጨመር ነገር የለም። ድንች ምናምን አምጥተን ነበረ በቀደም ለታ
አዎ።
ትንሽ ድንቿ ላይ ነው አንዳንድ ነገር ያገኘንበት እንጂ በተረፈ ሽንኩርቱም ምንም ያመጡት በጣም best ነው በጣም ስሎ የሆነ ድንቹ በመሀል አንዳንድ እንትን የተበላሸ ድንቹ አገኘን ምን ነው?
የተበላሸ አገኘን መሀል መሀል ላይ እና እንጂ በተረፈ እንኳን ጥሩ ነው።
እሺ እሺ እሺ እናስተካከላለን። እሱ እሷ ላይ ብቻ ስለተጠቀሙ እሺ።
እናመሰግናለን።
ችግር የለም ነው እሺ እሺ መልካም ቀን። እሺ